ጤና ይስጥልኝ ቪኦኤ ኢትዮጵያ። ሰላም ነኝ በኩል ገብተው hello ጤና ይስጥልኝ። hello ጤና ይስጥልኝ ቪኦኤ ኢትዮጵያ። ሰላም ነኝ በኩል ገብተው
እንትን ኦክሲጅን አስመዝግቤ ነበረ በእናትህ እስከ ዛሬ ምንም እ፣ የደረሰልኝ ኦክሲጅን የለም። ስራ አቁሜያለሁ። እኔ በቃ ማውረድም አቆምኩ። ያለ ኦክሲጅን እንዴት እሰራለሁ?
ይቅርታ ደንበኛችን ትንሽ ድምፆት ይቆራረጣል።
ኦክሲጅን አስመዝግቤ ነበረ።
እሺ ደንበኛችን ያስመዘገቡበትን ትኬት ቁጥር ወይ ደግሞ በስልክ ቁጥር ነው ያስመዘገቡት?
በዚህ ቁጥር ነው ያስመዘገብኩት። ያው ስራ መስራትም አልቻልኩም። እ፣ draft ማውረድ አቆምኩኝ። ከአስር ቀን በላይ ሆነ ካቆም
ደንበኛችን አንድ check ላርግሎት እና እንዲያሩት መስመር ላይ ገቡ። ማራኪ ባርና ሬስቶራንት ነው ደንበኛችን።
አዎ አዎ።
አዎ፣ ከአስ- ከዚህ በፊት አስመዝግበው ለወረፋ እንደ- እንዳስገዙ እዚህ ላይ ያሳየኛል። አሁን ታቀርበው ነበር እስካሁን ምንም አይነት እንደፈስኩት
እኮ እስካሁን ምንም የደረሰልኝ ነገር የለም እኮ ታዲያ አልመጣልኝም፣ አልተደወለልኝም።
ደንበኛችን ምናልባት ወረፋ በዝቶ በጣም ብዙ ያስመዘገቡ ሰዎች ስላሉ ወረፋ በዝቶ ሊሆን ስለሚችል ትንሽ ይጠብቋቸው። ከዚህ ተለ- ተመዝግቦ ተላልፎላቸዋል።
ኧረ ምንም በቃ እናንተም የተለየ መስራት ነው ልትባል